ጤና ይስጥልኝ
እና ዋዬ ጤ
ሀኒ በሁለቱም አንቺ ነሽ የገባሽው?
አይ አይደለም እስቲ አይ በሜይል ኪው ብቻ ነው የገባሁት ዲስፕ በጊክፖርት ሪቾ እና ሀና አሉ
እሺ ግን አንቺ ጋር ነው የመጣው ቀጥታ እኔ ጋር ነው የመጣው ቅድም ሪቾ ወታጊያለ ዲስፓቸርም ገብቼ ነበር እስቲ ልየው ግን እዚያ የሚያሳየኝ mail queue ብቻ ነው
እስቲ እሺ መውጣትሽን እርግጠኛ ሆኜ still በቃ missed call ኡን አስገብቼላችኋለሁ ደውይ በያት ደውሉ በያቸው ሀኒ ልክ ዛሬ አይደለ ፕሮግራሙ ስለሆነ አዎ እሺ እሺ